ሄሎ ጤና ይስጥልን።
እንደምን አድ- እንደምን ዋላችሁ?
እግዚአብሔር ይመስገን።
ደህና ዋላችሁ? ከፌዴሬሽን ነው የምደውለው። ያ እሺ።
ደብዳቤ ደርሷል
አልደረሰም እ?
አልደረሰም።
እንዴ? ለእኔ እኮ ሄዷል ይለኛል እኮ አዎ ግን እኛ ጋር አልደረሰም። ያው አለቆች ናቸው የሚያወጡት።
እና እኛ እንዴት ጋር አባቴ አልደረሰም።
ላድርግ? ይመጣል እኮ ግን ሌላው ጋርም check አድርጌ ልናረስ እንነግራለን ለራ እ?
እንነግራለን እኛ ላለቆች አዎ ወደ ልከናል እናንተ እያሉ- ጋር እ?
እኛ ጋር ልኳን- ልከናል እያሉ ነው ብለን check ወይ እናደርጋለን።
በቴሌግራም ላክልኝ ትሰጪኛለሽ?
አይ እንደሱ አይቻልም። አለቆች አይቻልም።
ናቸው የሚመሩልን። አዎ
ላድርግ ታዲያ? እሺ እሺ